ተማሪ ባባ
ጤና ይስጥልኝ።
አብሮስተናል።
እንደምን አደርሽ?
እግዚአብሔር ይመስገን አባት።
አሜን፣ እግዚአብሔር ይመስገን። የሆነ ፋይፌል ለቃችሁ አይቼ ነበረ። የሆነ አየር መንገድ ከለ
አዎ አለ ሁለት ሺህ አራት ዘጠና አንድ ሺህ ቤት አድርጋ አ- አዎ ሁለት ሺህ አራት አለን ሁለት ነጥብ አምስት
ምን አልሽ?
ሁለት ሁለት ነጥብ አምስት
የት ነው የሚታ
መስቀል ፍራውር ብራንች ነው ያለን ቅጥር ደስቶ
መስቀል ዜሮ ዘጠኝ አዎ ቅጥር ደስቶ አርባ አራት እሺ ወይ ዜሮ ዘጠኝ አርባ አራት
አርባ አራት
ዜሮ ዜሮ ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ አዎ እሱ ላይ ደውል